ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳዎት?
ሄሎ ትላንት active አደርግልሃለሁ ብለሽ ነበረ። ሁሉ- ሁሉ ስፖርት ብር አልገባልኝም።
እኮ screenshot አድርገው ላኩ።
አዎ ቴሌግራም የሁሉ ስፖርት የሚል አ- እንትን ብዬ ላኳ።
እሺ ከላኩ መልስ ስናገኝ እዛው ቴሌግራም ላይ ስለምናሳውቁት በትዕግስት ይጠብቁን ደንበኛችን።
እሺ አይ ትላንት ቀኑን ሙሉ ዛሬም
ያው መልስ ስናገኝ ይጠብቁ፣ እስክናገኝ ድረስ ይጠብቁ። እናስተላልፍ።
እሺ።